እሄዱ ጤና ይስጥልኝ ሽ
ሄሎ
ሄሎ ጤና ይስጥልኝ አብሮ ይስጥልን እ ስን የደወሉት ምን ልርዳዎት?
እሺ እ ቺክን በርገር እና ፍራይድ ቺክን ይኖራል
ኦኬ አቁመናል ለጊዜው አይደለም?
አዎ ኦኬ።
ሌላ አማራጭ ይጠቀሙ እሺ ሌላ ምን ትነግሪኝ? ሌላ አማራጭ ንገሪኝ።
እስቲ ሜቢ ኦንላይን ላይ ቼክ ያድርጉ ኦኬ እሺ እሺ እናመሰግናለን መልካም ቀን